ጤና ይስጥልኝ BGI ኢትዮጵያ ሂደት ነው እኮ የምንረዳው
draft machine ኧረ አላሰራለን ግለቱ
እየጋለ አስቸግሮት ነው።
አዎ እየጋለ በዛ ላይ ያው የሜታ አዲሱ ማሽን እሺ መዝግበው ሁሎት ነበር ደንበኛ ችግር የለም።
አልተመዘገበም። አሁን እንትን እያልኩ መሰገን የ BGI ID ወይ ደግሞ TIN number አስራ አንድ አስራ ዘጠኝ
ምን አለኝ እ
ድምፆ ትንሽ ይቆራርጣል። TIN አስራ number ኦት አንድ አስራ የሚነግሩኝ ዘጠኝ አስራ አንድ አስራ ዘጠኝ አስራ አንድ አስራ ዘጠኝ ደንበኛችን በዚህኛው ማ- ማግኘት አልቻልኩም። የ TIN number የሚንገሩኝ የ TIN number ኡን አላውቀውም። በምን ልንገርህ ይችላል እ ቀበሌ ሀያ ስድስት አብነት አደባባይ ጋር አይደለም ቀበሌ ሀያ ስድስት አብነት አደባባይ
ደንበኛችን መስመር ላይ ያለው እ እ መስመር ላይ ያለው ድምፆት እየተሰማኝ አይደለም።
ቀበሌ ሀያ ስድስት እ
ሲል ነንበሩን ይነግሩኛል። ይቅርታ TIN number ኡን አላወቅኩትም አላውቀውም። እኔ ለዛ ነው እሺ፣ ወጥቻለሁ።
ድምፆት በጣም ስለሚቆራረጥ ነው። በጣም ይቅርታ።
እሺ ቀበሌ ሀያ ስድስት
እሺ እንትን አብነት አደባባይ
እ፣ ቦታውን ነው እየነገሩኝ ያለው። ሲል ነንበሩን አዎ።
ያልኩት ነው።
አላውቀውም። አዎ።
እሺ፣ እ፣ ልመዝገብሎት አብነት አደባባይ ነው ያሉት።
አዎ አብነት አደባባይ እ?
ስልክ ቁጥር የማያውቁም ስልክ ቁጥር?
ደንበኝነት የተመዘገቡበትን ቁጥር እሺ ስልክ ልስጥሽ
እ፣ ደንበኝነት የተመዘገቡበትን ስልክ ቁጥር ካወቁት ይንገሩኝ።
እንደዛ ነው የሄደው። የቢሮ እሺ ይንገሩኝ። ስልክ ቁጥር ይንገሩኝ እባክዎ።
እሺ ይመጣውልሽ ነው እናቴ እሺ እሺ እሺ። አስራ ሁለት አስራ ሁለት
ሰባት ለአስራ ሰባት ሀምሳ ሁለት ሰባ- ሰባ ሰባት ሰላሳ ሰባት ሀምሳ ሁለት ነው ያለው።
አ አ
መስመር ላይ ጠብቁኝ፣ እ
መስመር ላይ ጠብቁኝ፣ እየመዘገብኩ ነው። እሺ ስሞትም አለበት
አበበች
አበበች ማ አበበች ጫካ
እሱ የመስመር ባፊ ናት።
አ አ እሺ
ምንም አላሰራንም። በእናትሽ ግለቱ ጭራሽ ልጅቷ ታማ ወጣች። የምትቀደዋች
እሺ ምኑ ጋር ነው የሚገለው?
እ የሚገላው እንደዚህ እንፋሎቱ ሲወጣ የማሽኑ
እሺ፣ በጣም በቃ ትኩስ ነው የመጨረሻ።
እሺ ለማየት እ፣ መዝግቤ ያለው ለሚመለከተው ክፍል አስተላልፍ ያለ ጥገና ባለሙያዎች ይመጣሉ። ሌላ ምረዳው ስላለ